hello ጤና ይስጥልኝ የጠብታ አምቡላንስ hello ሰላም ሰላም
አምቡላንስ ፈልገን ነበር ከየት ነው
አዲስ ሰፈር ሳሪስ
እሺ ወዴት ነው
ዘንባባ ሆስፒታል
ከቤት ነው
አይ medium clinic ነው ያሉት
እ?
ኦክሲጅን ያስፈልጋቸዋል ወይ ሲክስ ሊትር ምናምን ሰማንያ ስምንት አካባቢ ነው ኦክሲጅናቸውን እሺ
እና ያው በኦክሲጅን ትራንስፖርት ለማድረግ ፈልጋል ዘንባባ ሆስፒታል የግል ነው እ እ ዘንባባ ሆስፒታል የግል ነው አ ዘንባባ ሆስፒታል የግል ነው
ግን communication ማድረግ አለባችሁ ዘንባባ ሆስፒታል ለመውሰድ እኛ ዝም ብለን አንወስድም
እም፣ እሺ እኔ ያደርጋለሁ እስከዛ ልደውልልሽ ላድርግና
አንተም ደውለ እዛ የደወልክላቸውን ስልክ ትሰጠኝና እኔም እደውላለሁ እሺ እሺ እሺ